ያዘጋው hello
ተቋረጠ።
አዎ ይቅርታ ተቋረጠቦት። ስድስት ቲሸርት ነው ያዘዙት አይደለ?
አዎ ስድስት ቲሸርት አዎ ያው group አልሞላም። ስለዚህ እኮ እሱን ችግር የለም በሀያ አራት ሰዓት ውስጥ ነው የሚለው።
አዎ ከዚህ በኋላ አሁን ስንት ሰ- አራት ሰው ይጠበቅቦታል።
ከእኔ ውጭ አራት ሰው አዎ ከእርሶ ውጭ አራት ሰው ይጠበቅቦታል። አምስት ሰው ነው የሚፈልገው ቲሸርት።
okay። እኔ ደግሞ የነበርኩ ያዘዝኩላቸውና ወይ edit ማድረግ ይቻላል እንዴ?
እንደዛ አይቻልም። ይቅርታ እሺ። ወይም size edit ም ማድረግ አይቻልም። size medium እኛ ጋር edit ማድረግ አይቻልም። group ሲሞላ እኛ ጋር ያው አይችልም።
ማውጣት ነው ያለብህ። እርሶም ጋር እኛ ጋር አይችሉም አይችሉም። ምክንያቱም እኛ ጋር መጥተዋል። አሁን ክፍያ ምናምን ስላጠናቀቁ የስድስት ቲሸርት ከፍለዋል። የአራት ሰዎች ነው አሁን የቀረው። እሱ መቀጠል ነው ያለቦት።
group ኡ ካል ሙሉ ካልሞላልኝስ?
ሙሉ ካልሆነ ምንም ችግር የለም። ሀያ አራት ሰዓት ሲሞላው fail ያደረግና ብሩን ተመላሽ ነው የምናደርገው።
እሺ፣ አመሰግናለሁ።
okay እሺ፣ መልካም ቀን ይሁንሎት። ችትን ስለመረጡ እናመሰግናለን።